ሰላም ጤና ይስጥልን ብርቱ ቤት ጤና ይስጥልኝ። አንድ አንድ የሳተኝ ሁለት ትኬቶች ነበሩ። ቦነስ እንዳለው ላረጋግጥ።
እሺ ችግር የለውም። cashier ኮዱ አለ።
አለ እሺ ንገረኝ።
አስራ አንድ እሺ ሀያ ሁለት ሀያ ሁለት ስልሳ አራት ዜሮ አንድ
እሺ አምሳ ብር አለው። እሺ
እሺ ሌላ ሌላም ነበረኝ ላረጋግጥ።
ንገረኝ ንገረኝ።
አስራ አንድ እሺ ሀያ ሁለት እሺ ሀምሳ ስድስት ሰማንያ አምስት
ይሄኛው ደግሞ አርባ ብር
እሺ ሁለቱም ገብቷል።
ያኛው አምሳ ብር ያኛው አርባ ብር። አዎ ሱቅ አይደለ አ እ?
ገብቷል። ሱቅ አይደለ የቆረጥከው?
አዎ ከና ከእንትን
አዎ ሁለቱም ገብቷል። አምሳ ብሩም አርባ ብሩም ችግር የለውም።
Thank you እሺ እናመሰግናለን።